ጤና ይስጥልን ቢጃ ኢትዮጵያ በተሳሮ ነኝ። እባክዎ ምን ልርዳዎ?
ሲንግል ሲቀዳ ማለት ነው።
እሺ አርባ አርባ ምናምን ያህል ሲንግል ሲቀረው በጣም አረፋ ምናምን እያደረገ አስቸገረኝ።
በጣም አረፍለው አዎ አረፋ ነው በቃ ምንም አይወርድም። አረፋ ብቻ ይሆናል። አርባ ምናምን ሲንግል ሲቀረው
እሺ የቢጃይ ቁጥሮትን ይንገሩኝ።
የቢጃይ ቁጥር አዎ መለያ ቁጥር አሁን አልያዝኩትም። ቤት አልዘለውም ቲ ነንበሮት ትንሽ ያውቁታል?
ነንበር ቆይ አንዴ ጠብቀ ጠብቅኛለች እሺ
ንገሩት።
አዎ ይንገሩኝ።
እሺ ዜሮ ዜሮ እሺ ሀምሳ ዘጠኝ እሺ
ሀያ ስድስት
ሀያ ስድስት አዎ ዘጠና አምስት ዘጠና አምስት ሰባ አንድ
ሰባ አንድ እሺ ትንሽ ጠብቁኝ። ፍቅር ግሮሰሪ ኖት?
አዎ ፍቅር ብሮታል።
እሺ የቢጃ ኮሎትን ያውቁታል አይደለ? አሁን ስላልያዙት ነው እንጂ።
አዎ አዎ እሺ አይ ካላወቁት ልንገሮት ብዬ ነው። ሙሉ እሺ ስሞት ማለት ተናገሪ ማለት ልንገሮት?
ንገሪኝ ለምን እሺ አስራ አራት
አስራ አራት ሰማንያ
ሰማንያ አርባ
አርባ
ዘጠኝ ያዙት።
አዎ ይዘዋል።
እሺ ሙሉ ስሞትም አለብኝ።
እኔ ዳንኤል ሳሌ
ዳንኤል ማ?
ዳንኤል ሳሌ
እሺ ስልክ ቁጥር አሁን በደወሉበት ልበዝግ ወይስ ሌላ ቁጥር ይሰጡኛል?
አዎ በዚሁ በዚሁ ደው
እሺ ደንበኛችን ጥያቄዎትን ወደ ጥገና ባለሙያዎች አስተላልፍ ያለሁኝ የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው እ፣ ይጠግኑሎታል።
አዎ ዛሬ ይመጣሉ አዎ በአንድ ሰዓት ውስጥ ይመጣሉ።
በአንድ ሰዓት ውስጥ አዎ።
እሺ፣ አመሰግናለሁ። በቃ ነው ማለት
ካልመጡ መልሰው ይደውሉልናል።
በዚህ ከአንድ ሰዓት እስከ አዎ ከአንድ ሰዓት እስከ ሁለት ሰዓት ባለው ውስጥ ተጠብቀው ከመጡ መልሰው ይደውሉልን።
እሺ፣ ሌላ ማማ።
መረዳ ውስጥ ነገር አለ?
አይ ሌላ የለም።
እሺ፣ ስለደወሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡኝ።
እሺ እሺ፣ መልካም ቀን።